ሰዓት እንደሆን እያወቅኩ ነው።
ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልኝ።
ውባለም ከቺፕቺፕ ነው የደወልኩለት።
እሺ የድንችና የነጭ ሽንኩርት order ተረክቧል።
አልተረከብኩም።
okay፣ እሺ። ስለዚህ ነገ ላስልክለት እቃውን።
እሺ ደስ ይለኛል።
እሺ፣ ነገ የት ይምጣለት?
ሜትሮሎጂ ቃ ጥቁር አንበሳ ሆስፒታል አለ አይደል? በላይ በኩል ሜትሮሎጂ እሱ ፊት ለፊት ነኝ።
ስለዚህ ቸርችል በሚለው ላይ ያዘው ወይስ
እዛው ቦታ ግን ያመጣሉ አይደል?
አ driver ኦቹ ይደውሉሎትና የት እንዳሉ ይነግራቸዋል።
ሜትሮሎጂ office በለው ከዚህም በፊት ስለሚያመጡልኝ ያውቁት ይመስለኛል።
ስለዚህ ያው የሚቀርበው ጥቁር አንበሳ ነው አይደለ?
ጥቁር አንበሳ።
ስለዚህ በቃ በእሱ ላስገባሎትና ነገ driver ይደውልሎት።
እሺ እሺ እሺ፣ መልካም ምሽት።
እሺ፣ አመሰግናለሁ።